Hello ሰላም ነው? ride ፈልጌ ነበረ ወደ airport
ታክሲ ነው ታክሲ። አ
ጅጅጋ ነው ያለው?
ጅጅጋ ነኝ። አ
እሺ የት ሰፈር ነው ያለው?
የሰፈር ማለት ፈረሰኛ የሚባለው ይሄ የፈረስ ሐውልት ያለበት አለ።
ፈረሱ ጋር ፈረሱ ጋር
እና እዛ ጋር ይምጣልን።
አ እዛ ጋር ይምጣል። እዛ ጋርም የቆሙ አሉ። ግን ከእንትን ካልሽልኝ ቅርብ በአቅራቢያ ያለ ካለ አዎ እኮ እዛ ጋር የቆሙትን ነው መልክልህ አንዱን።
እኮ በቃ አንዱ ሁለት የቆመሽ ላክልሽ።
እሺ ቁጥር ይሄ ነው።
ያ ይሄ ነው። አ
እንትን airport አምስት መቶ ብር ነው።
አይ እ
እሺ